እንትን ብር ማተም ጅሮ አድርጌ እስካሁን አልገባልኝም።
በዚህ በደወልክበት ቁጥር ነው አይደለም ሰላሳ
ዜሮ ዘጠኝ ሰላሳ ሰማንያ ሰባት እሺ አስራ ሶስት አስራ ሶስት ዜሮ ስምንት ሶስቴ ነው ዊዝድሮ ያደረኩት።
አንድ የስልክ ተደግሞልኛል ዜሮ ዘጠኝ ሰላሳ ሰማንያ ሰባት
አስራ ሶስት ዜሮ ስምንት ነው አዎ
ስንት ብር ነው
አንዴ ሰላሳ ሺህ ብር፣ አንዴ አስር ሺህ ብር፣ አንዴ ስምንት ሺህ ብር። hello
እሺ አንዴ ቆይ እያደረኩልህ ነው እሺ እሺ
እሺ በቃ approved አድርጌልሃለሁ ትንሽ ጠብቆ ነው ይገባል እሺ እሺ አባ